አገባ ወረ በተለይ እባክዎ ልርዳዎት፣ አብሮ ይስጥልን።
draft አስደግምብ ብሎኝ ነው።
የ draft ማሽኑ
አልቀዘቅዝም አለኝ።
እሺ፣ ደንበኛችን የ BG መለያ ቁጥሮትን ወይም ቲን ነምበሮትን ይንገሩኝ።
BG መን ላይ ንገሮች እሺ፣ ማቲ ቁርስ ቤት ኖት? ማቲ ቁርስ ቤት ኖት?
ማቲ ቁርስ ቤት
እንደዛ ነው ቤቶት?
አስራ ዘጠኝ
አስራ ዘጠኝ ቁርስ
ደንበኛችን ምን አሉኝ? ቤቶት ስሙ ማቲ ቁርስ ቤት ነው?
አዎ ማቲ ቁርስ ቤት አዎ።
እሺ፣ ሙሉ ስሞትን ይንገሩኝ።
ማቴዎስ በዛብህ
ማቴዎስ በዛብህ። እሺ። አሁን በደወሉበት ልመዝግብሎት?
ስልኩ አዎ አዎ፣ አዎ።
እሺ፣ የት አካባቢ ነው የሚገኙት?
አለም ገና ቡታጅራ መታጠፊያ
እሺ፣ የድራፍት ማሽኑ አላቀዘቅዝም ያሉት?
አዎ እምቢ አለኝ። አዎ እንትኑ ምን ብሎ ነው እንትን ምን የሚለው አቀ- ሶኬት መስሎኝ ሶኬትም ቀየርኩኝ እምቢ አለኝ።
እሺ፣ ደንበኛችን ቅሬታ ወደሚመለከተው አካል አስተላልፍልዎታለሁ። የጥገና ክፍሎች በተቻለ ፍጥነት መጥተው ይሰሩልዎታል። ሌላ ምረዳዎት ነገር አለ?
አመሰግናለሁ።
እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎቱ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።